ሀሎ ሀሎ
ሄሎ አቤት ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ ከፊልሚስት ሆምስ ነበር የደወልኩሎት እና
እ፣ ዛሬ እዛ መድኃኒት- እመጣለሁ ብያለሁ የት ነው ልደታ ነው የት ጋ ነው ቦታው ልደታ ነው የሚቀርቦት።
አዎ አዎ፣ ልደታ ነው የሚቀርበኝ እሺ፣ ዛሬ እመጣለሁ።
አሁን አስቤያለሁ ወደዛው ልሄድ ነው ወደ መርካቶ ስለሚሄድ በዛው ገብቼ ልወጣ ነው በቃ በዛው ይለፋ።
እ?
እኮ ወደ መርካቶ የሚሄዱ ከሆኑ በዛው ይለፉ። ቢሮ አዎ አዎ፣ ገብተው በዛው አልፈ ልክ ነሽ እሺ።
እሺ እሺ እሺ እሺ ያ ነጩ ፎቅ ነው አይደል ነጭ ፎቅ አዎ፣ መስኮት መስኮት ያለው ህንጻ አዎ አዎ አዎ።
እዛ በር ላይ ከደረሱ ይደውሉ፣ ወጥተን እንቀበሎታለን።
እሺ እሺ እሺ እሺ